ያሳለፍነው ሁሉ መቼ ይረሳኛል ባስታወስኩሽ ቁጥር እንባዬ ያንገኛል መች እንዲህ መች እንዲህ መች እንዲህ ነበረ ፍቅራችን ተዛቶ ሆን እንደዋ አልቀረ